ተገዝቻለሁኝ በዋጋ እንዳልሆን ለራሴ ነፍስን እስከ መስጠት በሚደርስ ፍቅር ተወድጄ ደዌን ሁሉ ተቀብሎ ህመሜን ወስዶልኝ ብቻውን ዋጋ ከፍሎልኛል ብቻውን ይግዛኝ እኔ የኢየሱስ ነኝ እኔ የኢየሱስ ነኝ እኔ ኢየሱስ ነኝ ይህንን በልቤ ጽፌያት ሚዋለው ይህንን በልቤ ጽፌያት ሚዋለው አዎ ከእንግዲህ ስለ እኔ ለሞተውና ለተነሳው በሕይወት ኖራለሁ አዎ ከእንግዲህ ስለ እኔ ለሞተውና ለተነሳው በሕይወት ኖራለሁ በሩን ከፍቼለት አንዴ ክብር ንጉሥ ወደ ልቤ ገብቷል አይሆንም ለሌላ በቃ ተዘግቷል አይሆንም ለሌላ በቃ ተዘግቷል በሩን ከፍቼለት አንዴ ክብር ንጉሥ ወደ ልቤ ገብቷል አይሆንም ለሌላ በቃ ተዘግቷል አይሆንም ለሌላ በቃ ተዘግቷል እኔ የኢየሱስ ነኝ እኔ የኢየሱስ ነኝ እኔ የኢየሱስ ነኝ ብርሃን እንድሆን ለጨለማ ዓለም በነፍሴ እንዲኖር ጨው በፍቅር እየኖር ክርስቶስን ላሳይ ተጠርቻለሁ አምላኬ እንድመስለው ለኃጢአት ሞቼ ሕይወቴ ከሱ ጋር በሰማዩ ስፍራ ኢየሱስ በክብር እስኪገለጥ ድረስ ተሰውሮ ይኖራል እኔ የኢየሱስ ነኝ እኔ የኢየሱስ ነኝ እኔ የኢየሱስ ነኝ እኔ የኢየሱስ ነኝ እኔ የኢየሱስ ነኝ እኔ የኢየሱስ ነኝ የሚናጠቀው ጊዜ ጉልበቴን በብርቱ የሚፈልገኝ ለነፍሴ ማይጠቅመው ብዙ ነው ፈጽሜ እንዳልወደው ያረገ ማደሪያው ለአምላክ ይቀደስ ብቻውን በልቤ ይንገስ ክብሩ አይልቀቅ ከስፍራ ትልቅ ሆኖ ይኑር ኢየሱስ እኔ የኢየሱስ ነኝ እኔ የኢየሱስ ነኝ እኔ የኢየሱስ ነኝ ነፍሴን በፈቃዴ አስገዛለታለሁ ለጠራኝ በፍቅር ነፍሴን በፈቃዴ አስገዛለታለሁ ለጠራኝ በፍቅር ብኖርም ኢየሱስ እንዲከብር ብሞትም ኢየሱስ እንዲከብር ብኖርም ኢየሱስ እንዲከብር ብሞትም ኢየሱስ እንዲከብር ብኖርም ኢየሱስ እንዲከብር ብሞትም ኢየሱስ እንዲከብር ብኖርም ኢየሱስ እንዲከብር ብሞትም ኢየሱስ እንዲከብር